ቅዠት ነው ወይስ ደግሞ ያመኛል? ብቻዬን ሆኜ የማወራሽ ይመስለኛል። ናፍቆቴን እንኪ ናፍቆትሽን ስጭኝ፣ መቼም አንቺው ነሽ ውስጤን የምታውቂልኝ። ነፍሴ ነፍሴ ነፍሴ አንቺ እኮ ነሽ ታዲያ ለምን ለምን ትሸሻለሽ? ማታ ማታ ነይ ነይ ማታ ማታ ቀን ቀን ብቻ አይበቃም ጨዋታ ኤባ እምም አንቺ የምሽት ኮከብ ጨረቃ ድንገት በሕልሜ አየችሽ ብነቃ እንደ አበባ ፈክተሽ ታየሽኝ እስኪ አንድ አፍታ ብቅ በይልኝ አንቺ የምሽት ኮከብ ጨረቃ ድንገት በሕልሜ አየችሽ ብነቃ እንደ አበባ ፈክተሽ ታየሽኝ እስኪ አንድ አፍታ ብቅ በይልኝ በህልሜ መተሽ አታስጨንቂ እቀፊኝና ውስጤን አሙቂ ፍቅርን በጉያሽ አትደብቂው ግለጪ ቡና እኔም ልሙቀው እስኪ ንገሪኝ የመምጫሽን ትዘገያለሽ ወይስ አሁን አንቺን ስጠብቅ ስራ ማልሰራ መገናኛውን ቁርጡን አደራ አንቺ የኔ ጉብ አንቺ የኔ ዘንካታ ሁለመናሽን እንድጠግበው ዛሬ ማታ የልባችንን እንጫወት ጫወታ የተገናኘን እንቅልፍም የለም መኝታ ምስጢራችንን እንድንጨዋወት ናፍቆት ወጥቶልኝ ሰውነቴ የሚደሰት ከደጃፍ ቆሜ እጠብቃለሁኝ ፍቅርሽን ይዘሽ ቶሎ ብለሽ ግቢልኝ የቁም ቅዠት ነው ወይስ ደግሞ ያመኛል ብቻዬን ሆኜ የማወራሽ ይመስለኛል ናፍቆቴን እንኪ ናፍቆትሽን ስጭኝ መቼም አንቺው ነሽ ውስጤን የምታውቂልኝ አንቺ የኔ ጉብል አንቺ የኔ ዘንካታ ሁለመናሽን እንጠቅመው ዛሬ ማታ የልባችንን እንጫወት ጫወታ ከተገናኘን እንቅልፍም የለም መኝታ ምስጢራችንን